ክፍል ሃያ ተጻማሪ ተጻማሪ የተባሉ ሶስት ናቸው። እርሳቸውም መሐለ፣ ሰአለ፣ ንህለ፣ ጽእጠ አንድ፣ ተሳሃለ፣ ተስእለ፣ ተድህረ ሁለት፣ ወሃበ፣ ወአለ፣ ውህዘ፣ አሃዘ ሶስት። እሊህ ናቸው። ፍጹም ግዕዝ ሶስት ቀለማት በመሃሉ ሀና አ ያሉበት በሳድስ የተነሳ መሃሉ ሀና አ ያሉበት ግስ ሁሉ እርባቸው አንድ ነው። አራት ቀለማት በመሃል ሀ ህ እ ያሉበት ሁሉ አካሄዱ አንድ ነው። በወ በው የተነሳ በመሃሉ ሀ ህ አ እ ያሉበት ሶስት ቀለማት የሆኑ ግስ ሁሉ አካሄዱ አንድ ነው። ውህዘና አሐዘ በዘንድና በትእዛዝ አንድ ይሆናሉ። በንዑስ አንቀጽ በደቂቅ እየጠባያቸው ይረባሉ እንደ እየጠባያቸው ይረባሉ። ሁሉንም የተጻማሪን አንድነት በየአርስታቸው በየሰራዊታቸው እርባ እይ